ጤና ይስጥልን። ቪጃ ኢትዮጵያ ቤቴልም ሊማኮም ልርዳዎት።
ቴክኒክ ፈልጌ ነበረ ነው።
እሺ ደንበኛችን እባክዎትን የቪጃ ID ዎትን ይንገሩኝ።
አስራ አራት አስራ አራት አምሳ አራት ሰላሳ አራት አስራ አራት ሰላሳ አራት
አምሳ አራት አስራ አራት ስድስት
እሺ መስመር ላይ ቆዩኝ። ያየሁት ነው። አስራ አራት ሰላሳ አራት ሀምሳ አራት ስድስትን ያሉኝ አይደል ነበኛችን?
አ አ
እሺ አልመጣም።
አ- አንዴ መስመር ላይ ቆዩኝ። ያየሁት ነው።
እሺ
ይቅርታ ማግኘት አልቻልኩም። ምናልባት የነበሩትን ማዛ ያውቁት ነው።
ፈንታው እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ በስልክ ነው በአስራ አስራ አንድ አንድ አርባ አርባ ዘጠና አምስት ዘጠና አምስት ሀምሳ
ሀምሳ እሺ መስመር ላይ ቆዩ እንዲሎት
እሺ ከዛን ኮዱን ታስ ትነግሪኛለሽ የተሳሳትኩት ነገር አለ ማለት ነው።
እሺ ሰሎሜ ባርና ሬስቶራንት ነው ሶሎሜ ባርና ሬስቶራንት አ እሺ የቪጃ ID ዮት አስራ አራት ሀምሳ አራት ሰላሳ አራት ስድስት
ታዲያ እኔ ምንድን ነው ያልኩት? አም okay እም፣ አቀያየርኩት ማለት ነው። የሆነ ቦታ።
አዎ እሺ ሙሉ ስሞትን ይንገሩኝ
ደረጀ ንጉሳ ነው።
ደረጀ ንጉሴ ንጉሳ አ
ምን ነበር ቅሬታዎት
አይ ቴክኒክ ነው ተበላሽቷል። draft መቅጃው የ draft መ- መቅዳው ተበላሽ draft አይቀዳም፣ አረፋ ብቻ ነው ይቀዳም።
አረፋ እያበዛ ቸግሮት ነው አ አይቀዳም፣ አረፋ ነው በቃ እንዳለ።
እሺ አሁን በደውል ቁጥር ለያዘው አ እሱ ነው ያው እሺ ደንበኛችን የጥገና ክፍሎች በአንድ ሰዓት ውስጥ ደርሶ ምን ይመጣሉ ይስጠልልኝ? አዎ በእናትሽ ይመጣሉ እሺ ሌላ መረዳዎት ነገር አለ አመሰግናለሁ።
እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሉት